ጫካ እንደለመደ ቤት መግባት ይጠላል እሷን የወደደ በየሄደችበት ቀልቡ አብሮ የሄደ መቻደብ ያገኛል ኮሮ ዳበደ ሆነብኝ ሰው መውደድ ባስገባት ከሆዴ እሷ የከነፈች ገሃድ ወጣ ጉዴ ሆነብኝ ሰው መውደድ ባስገባት ከሆዴ እሷ የከነፈች ገሃድ ወጣ ጉዴ ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ትዝብት ነው እቴ ትዝብት ነው ወዳጅ ከዞረ ፊቱ ከጨከና አንጀቱ ወዳጅ ከዞረ ፊቱ ከጨከና አንጀቱ